ቴሌቪዥን ዋሽንግተን የህክምና ማዕከል
እንደምን ዋላችሁ?
እግዚአብሔር ይመስገን።
ለከሳት ወረፋ ለማስያዝ ነበር።
እ፣ ዶክተር ማን ጋር ነው?
ዶክተር እስክንድር
ካርድ ነው እናስተላልፍለት የምንችለው። እ፣ ወረፋ እያዝ ነው።
እ?
ወረፋ ዛሬ በዛሬ እያዝ ነው።
እ፣
ካርድ እናስተላልፍለታለን። ሲመጡ ይገባሉ።
OK order አያዝም።
አያዝም። አሁን ትናንት ለዛሬ ነበር መያዝ የነበረበት።
OK ብዙ ሰው አለ እንዴ እሱ ጋር?
ብዙም አይኖርም።
OK እሺ